ሄሎ፣ ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። በአንቺ ቁጥር ክሊኒክ
አ- አሁን መተን ነበር። ሻም ተሾማ ምን ወረፋ ደርሷታል? እስክንምጣ
ሻሎም ስቴላ ሻሎም ተሾመልኝ። አንዴ ይቅርታ ጠብቄ
እሺ።
እ እና ስንት ሰው አለ? ዶክተር ጨርሳለች፣ ማለፉን ሳይሆን ጨርሳለች ወይ? እና ሩቅ ነሽ እናቴ?
ቅርብ ነኝ።
እኮ ነው ያተ- ልትወጣ ነው ዶክተር።
አረ አሁን እኮ ነው እንትን ወረፋ በሳል ብለው እንትን ያሉኝ። ምሳል በልተን ቀ- ቀረሽ?
አሁን እዛው ነን፣ እዛው ነን።
እሺ እሺ።
መጉ እዛው እኮ ነን። መጠን እኮ አትቆይ ግን አንድ ሰው ሁለት ሰው ነው አዎ፣ ያለው።
አል- አልቆይም እኮ ያው እየደረስን ነው።
እሺ።
እዛው ነን።